Hello TIN number ትነግሪኛለሽ?
እሺ ሁለት ዜሮ ሰባ ስምንት ሁለት ዜሮ ሰባ ስምንት ዜሮ ሶስት ዜሮ ሶስት ሰባ ዘጠኝ ሰላሳ አራት ሰባ ዘጠኝ ሰላሳ አራት ሁለት ዜሮ ሰባ ስምንት ዜሮ ሶስት ሰባ ዘጠኝ ሰላሳ አራት አዎ አዎ የድርጅታችሁ ስም ማን ነው? ማ ናርዶስ አማረ
እኮ ወይም የነገር አሚሊያ trading
እሺ የነገርሽኝ የማሽን ቁጥር ማለት ነው።
እ በሱ ሳየው እ- በእድሳት አልገባም። በእድሳት እርግጠኛ በእድሳት ነው የገባ
ይሄ አመታዊ ማሽን annual service ነው። አዎ ወይ የማ- የነገርሽኝ MRC ወይ ልክ አይደለም። እስቲ ቆይ አንዴ check ላድርገው። መስመር ላይ ጠብቂኝ። እና እሺ፣ አራት መቶ ስድስት እኮ ነው አራት መቶ ስልሳ አልሽኛ አንቺ
አይደለም ሶስት ዜሮ አርባ ስልሳ ሶስት ዜሮ ሶስት ዜሮ እ፣ አርባ አርባ ስልሳ።
ስልሳ አዎ እሺ በቃ ቼክ አድርጊ ላሳውቅሽ። እሺ እሺ እሺ አመሰግናለሁ።
እሺ